ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እ ምደውለው ከ We Plus Solution የሚባል ድርጅት ነው።
ምን We Plus Solution ዊትላ የት ነው?
application አንድ ድርጅት ነው እና አንድ application develop አድርጓል።
Okay እዛ app ውስጥ የምንሰራው እኛ በዋናነት delivery እና ride ነው፣ ታክሲ ላይ ማለት ነው።
እሺ እ በተጨማሪ ደግሞ የተለያየ ድርጅቶችን እንደ ከሀምሳ በላይ የሚሆኑ ይዛል። እንደ cleaning service አንደኛው፣ catering አንደኛው ነው እና እዛ ላይ Okay።
እናንተ እንድትመዘገቡ ነው። ምንም ክፍያ የለውም፣ በነፃ ነው። እ promote እንድታደርጉበት ነው፣ ከ customer ጋር እንድትገናኙበት
Okay እና ምንድነው? እሺ እሺ ቀጥል።
ቀጥ ቀጥ አንቺ ችግር የለም ይቅርታ።
እሺ አረ ችግር የለውም። እና እንድትገበያዩ ማለት customer በቀላሉ እንዲያገኛችሁ እ፣ እንትናችሁን እንድታስተዋውቁበት ነው እና እንድትመዘገቡ ነው application ኡ ላይ።
ጥሩ እሺ link ልላክልህ።
አዎ ላኪልኝና ላውርደው።
እሺ እዛ ላይ ነው የምትገባው። provider የሚል አለ። We Plus Solution provider Okay ወደ ታች ይመጣል ስትፈልገው። እ፣ ከዛ provider አዎ፣ አዎ።
እሺ እንትኑ ብዙ subscribe አለው።
አሁን ላይ እ፣ ምዝገባ ላይ ነን እና ከሚቀጥለው ሳምንት ጀምሮ ነው የሚወጣው። አሁን ድርጅቶችን እያስገባን ነው እዛ app ውስጥ እሺ እሺ እና እየጨረስን ነው። የሚቀጥለው ሳምንት እ፣ ይለቀቃል ማለት ነው፣ ይፋ ይሆናል።
በጣም ጥሩ። እሺ እሺ አመሰግናለሁ።
እሺ